ጤና ይስጥልኝ ቤትሽ ሄሎ
ሄሎ ጤና ይስጥልኝ ቤት ሰላም ቤት አዎ ቤት ቤት ነው እ እንዴት ነሽ በእናት እ ፖ- ጨዋታ ተቋርጦብን በጣም ብዙ ብር ተቆረጠብን እ እስኪ ያለው ምንድን ነው በጣም እያዘነ ነው እኛ ገንዘባችን በጣም የተበላን ሰዎች ነን
እ ምን ተቋርጦባችሁ ነው አንድ ጨዋታ ተቋርጦ ተጫውቶ ግማሽ ተቋርጧል እና okay በጣም በጣም ብዙ ብር ነው የተቆረጠብን እ?
አራት ሺ ሰባት መቶ ሰማንያ የሚደርሰኝ እ
ሁለት ሺ ስምንት መቶ ምናምን ነው ያረግሽብኝ።
hello አቤት አቤት እኔ አይደለሁም እንደዛ ማደርገው እሺ ትኬቱን ንገሩኝ እስቲ ካሸርክልን check ላድርግልን ቲኬት- ቲኬቱ አለ ቲኬቱ እ? ዜሮ ዘጠኝ ሃም- ሃምሳ አንድ cashier code ኡ የለህም አባቴ ታችሁኝ ካሸር ቆይ ካሸር ኮዱን ልሰጥሽ ነው እሺ ሰብሽ ነው አለበለ
ምንም ምን ሰው እንጂ ለእሷ ና ና እ
ሻሽሉልን ታሻሽሉት ዛንበቸውኛል ዝም ብለህ ዝም ብለህ ስጠኝማ
እሱ ነው ይሄ ነው ካሸሩ አዎ፣ የት አለ በጣም ልጅ ተናዷል።
እሺ cashier code ኡን ያዥልን እሺ አስራ ሁለት ሰማንያ ሶስት አንድ ሺ እህ፣ ዘጠኝ መቶ አንድ ዜሮ ዜሮ እሺ
ዘጠና ስምንት ለምን
እ?
አልፈልግ ብከራከራ አራት ሺህ ሰባት መቶ ሰማንያ ብር ነው እና እና አሞኛል። ባልበላው ይሻለኛል። እንዲህ አይነት ነገር እየሰራችሁ ብሬን መጥምጣችሁ መጥምጣችሁ ይገርም።
እሺ የትኬት void ነው የሚሆነው ጨዋታ suspend ሲሆን ወይም postponed ሲሆን እ ቆይ እ postponed ወይም suspend ሲሆን ጨዋታው odd ኡ አንድ ነው የሚሆነው ማለት ነው ገብተዋል የምፈልገው ብላ- እና አንድ የእሱ- አንድ አዎ አንድ ነው የሚሆነው odd ኡ አሁን እ።
የሌሎቹ ከላይ አንድ ነጥብ ሶስት ሶስት odd አለ አንድ ነጥብ ሀምሳ አራት አለ አይደለ
አዎ አዎ ይሄኛው odd ግን ኦ- እ።
እ- አንድ ነው በአንድ ነው የምታባዛው ያሉህን total odd ኡ እንዳለ በአ- በአንድ ነው የምታባዛው ማለት ነው